ሄሎ
ሄሎ፣ አቤት ሰማሃል?
አቤት ከ Afriwork ነበር የምደውልልሽ።
እ?
በ digital marketing apply አድርገሽ ነበር።
ምን አልሽኝ?
ከ Afriwork ነው የምደውልልሽ። በ digital marketing apply አድርገሽ ነበር።
አዎ ነገ interview መምጣት ይመችሻል?
እ፣ ሌላ ቀን አማራጭ ማድረግ ይቻላል?
እ፣ መቼ?
ሰኞ ባረገው ካላስቸገርኩሽ ፈተና ስለነበርኩ እሺ፣ reschedule ማድረግ ይቻላ ይቻል አላወኩም። ከተቻለ መልሼ እደውልልሻለሁ።
እሺ ካልተቻለም ነገር እንደምንም ያመቻቻል እሺ፣ ስምንት ተኩል ላይ ይመችሻል? ነገ ስምንት ተኩል ላይ
ነገ እሺ እሞክራለሁ እስቲ ከቻ- ከቻልክ እሺ እሺ፣ እ፣ እንትን በይ ደውለሽ አሳውቂኝ።
እሺ አይ እኔ ብትችልኝ ብታረጊልኝ ለሰኞ በእናትሽ
እስኪ ልሞክርና መልሼ እደውልልሻለሁ።
እሺ reschedule እሺ ማድረግ አለኝ።
ካልቻልኩ እሺ እሺ ማለት ነው